ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎ አይ የሆነ ስልክ ቁጥር contact እንትናችሁን ነግራችሁኝ እየሰራ አይደለም አሁን ማለት ነው። ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ቤታሁን ቴሌግራም ላይ ነው የማይሰራው ወይስ ስደውለው?
ቴሌግራም ላይም አይሰራም፣ ስደውልም አይሰራም።
እሺ website ኣችን ላይ ይግቡና የጥያቄ ምልክቷ ጋር የቴሌግራም እንትን አለች።
okay ምን
የጥያቄ ምልክቷ ጋር የቴሌግራም ምልክት አለች። እሷ ውስጥ ገብተው መላክ ይችላሉ።
ቴሌግራም ላይ ጥያቄ ምልክት
ቴሌግራም ላይ አይደለም፣ website ኣችን ላይ ገብተው የሆነች ጥያቄ ምልክት አለች አይደል?
okay website ኡ እሺ